ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
ሰላም ሰይድ፣ አሁን ተቋረጠ። ሰይድ አሊ ነው ያሉኝ?
አዎ እሺ፣ የሚጠቀሙት ስልክ ይሄንን ነው?
አዎ
ሄሎ፣ አዎ እሱን ነው።
እሺ፣ እድሜዎት ስንት ነው?
ሀያ ዘጠኝ
ሄሎ ሰይድ፣ አቤት ይሰማል። ሀያ ዘጠኝ እድሜዎት ዓመት ነው።
እድሜዎት ስንት ነው?
ሀያ ዘጠኝ ሀያ ዘጠኝ ሄሎ ኧረ ሄሎ
አዎ፣
አቤት አይሰማም
አሁን ይሰማል። በመሀል ጥፍት ይላል፣ የሰማሁት አልነበረም። እድሜዎት ስንት ነው?
ሀያ ዘጠኝ ዓመት ነው። እኔ እ- ሄሎ ኡ፣ ሄሎ ኔትወርክ ነው መሰል ሄሎ ሄሎ